ሄሎ ሄሎ፣ ጤና ይስጥልን ከቤት ቤት ነው የምደውለው።
እሺ እመቤት፣ እሺ
እሺ አንተ ምን ብለህ ነበር የመደብከው? under ስንት ነው ያልከው?
አንድ አንድ ጎል ብቻ ይገባል ነው በቃ።
under ከሆነ እኮ ከአንድ በታች ነው የሚሆነው።
እኮ አንድ ጎል ነው የገባ፣ አንድ ለባዶ እኮ ነው first half ያለቀው።
እንደዛ ከሆነ void ነው የሚሆነው።
ለምን first ይኸውልሽ፣ first half total goal ይላል።
ከአንድ under በታች አንድ።
ከአንድ በታች ማለት ዜሮ ነው፣ ምንም ጎል አይገባም ነው።
እንዴ! ምንም ጎል አይገባም under እኮ ነው ያልከው እኮ under ከአንድ በታች እኮ ነው እኮ ከአንድ በታች ምንድን ነው?
እንዴ! አንድና ታዲያ- አንድና አንድ- ዜሮ ነው እንጂ መሆን ያለበት ታዲያ አይደለም ከ- ከአንድ በታች አንድ እኮ አይደለም ያልከው። ከአንድ በታች ማለት ከአንድ በታች ያለው ቁጥር ምንድን ነው? አንድ ጎል ገብቷል። እንደዛ ደግሞ ከሆነ void ነው የሚሆነው።